እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።
ድንገት ሲል አፕዴት ላይ ልጁን እያዋራ ነው። ሌላ ቦታ ሄደን አፋን ነበረ ኦሮሞ ምናምን ልጁ ጋር መመለስ ለቤቱ ጋር ስንፈልግ ሰርች ከምናደርግ ለትግርኛ ከሰላሙ ጋር እንድንሄድ አርባ ችግር አትይስ እንፈጥራለን።
ቅጡ።
አሁን አብ ጋር ይመልሰናል ሶማሊ ታቦሸን
አይደል?
ይቅርታ፣ ምንም ቁልፍ አላስገቡም። እባክዎን የሚፈልጉትን ቋንቋ ይምረጡ። ለአማርኛ አንድን ይጫኑ።